hello የደወልኩኝ ከቺፕቺፕ product ኡ ዛሬ የመጣ ነው እና የ driver ስልክ ልስጡት ወይስ ይጠብቁታል እስኪደውል?
አሁን ደወለልኝ ከአንተ ጋር ከጨረስኩኝ በኋላ okay አስራ ሶስት ቤት ነው ስልኩ አስራ ሶስት አስራ ሶስት ቤት አዎ okay አዎ አዎ ወጥቷል እሱ ይዞት ምን ነበረ ጉዳዩ ትላንት ነበር የተፈለገው
okay አዎ በመኪና ብቻ ነው ያልደረስ እና
ነው?
ራውቱ ተቀይሮ ለዛ ነበር መሽ እና ኮዬ ትንሽ ራቅ ስለሚል ለዛ ነው ያልመጣሉት በጣም ይቅርታ
እሺ፣ እሺ።
እሺ እሺ እሺ መልካም ቀን።